አላት ሚስጥር ነው አፕወርክ ነው ምን የምወዳውት
እንደ ስራ ፈላጊ ለመመዝገብ ነበር እና አሁን ደውዬ እንትን አላልኩ
ምን አልሰራለትም
ለድርጅቶች ምናምን ነው የሚለው እንጂ እንትን አላለኝ
እሺ የከስተመር ሰፖርቶች እንዲደውልሎት አደርጋለሁ አሁን ይደውልሎታል ኦኬ እሺ መልካም